ትምህርት ቤት ሄሎ ሰላም ሰላም ዮሐንስ ነኝ። እንትኑ ተስተካክሎ ነበረና ምኑ
ጌ- game ኡ እንትኑ ላይ ነው የሚመጣው። ምንድን ነው ይሄ? desktop ኡ ላይ ነው የሚመጣው።
ዮሐንስ ከየት ነው? ይቅርታ ድሬ አሁን ደውዬ ነበር እኮ ፈጣሪ።
አንዴ ጠብቀኝ።
ሄሎ ሄሎ ሄሎ፣ ወይ
ይቅርታ ቆይ፣ አንዴ ቴሌግራም ላይ ዮሐንስ ነው የሚለው።
ዜሮ ዘጠኝ ዜሮ ዘጠኝ ነው Jesus Lord። አሁን እኮ ደውዬ ነበር። ወንዱ ልጅ አስና- አናግሮኝ ቆይ አንዴ ይቅርታ።
እሱን አገናኝ።
ሄሎ ወይ brother ዮሐንስ ነኝ ዮሐንስ፣ እሺ ከየት ነው?
ከድሬ። አሁን አስተካክለህልኝ ነበረ እሺ እሺ እንትኑ ማለት ነው ይሄ ጌሙ ቲ- ፒሲው ላይ- እንትኑ ላይ ነው የሚመጣው። ዴስክቶፕ ላይ ነው የሚመጣው የሚመጣው ጨዋታው። አ፣ በቃ እሺ፣ ላክልኝ የኔ ዲስክ። እሺ
እኔ ዲስኩን አ ወይ ንገረኝ።
ልንገ አይ አሎ- አልወጣልኝ እኮ እዚህ ላይ
የኔ ዲስኩ አ፣ እኮ ሚኒማይዝድ አድርገዋ።
ሰው ላረግ ብዬ እንትን አለች። እንትን ቁጥሯ ነው ፕሌስ ፕሌስ ቤት የምትለው የለችም አ።
ዞሮ አ እሷ አሁን አሁን ወደ እንትን መጣች፣ ወደ ፒሲ መጣች። አሁን ደግሞ ኦኬ እኮ የኔ ዲስኩን ሚኒማይዝድ አድርገውና አ፣ ከዛ የኔ ዲስክ አብርተህ ድጋሚ ላክልን ቴሌግራም።
ምን ልደውልልህ መልሼ እሺ ችግር የለውም። እሺ ሊያዘውና አ ችግር የለውም ላክልን ቴሌግራም። ቴሌግራማችን አታውቀውም?
አራቋለሁ። አሁን እኮ ልኬ ልኬልህ ነበረ አ ዮሐንስ።
እኮ በሱ አውራን። ችግር የለውም በሱ አውራን። እሺ እሺ